ሄሎ
ሄላው ጤና ይስጥልን።
አብሮች ዘሎ My Burger
አ
እ ሰላም ነው?
እግዚአብሔር ይመስገን።
ሀዊ ይባላለሁ ከ We Plus Solution ነው የምደውለው።
እሺ እም፣ ባለፈው application ኣችን ላይ ተመዝግባችሁ ነበር አይደል?
አ አ
እም፣ አሁን system ላይ account ኡን active ለማድረግ አንዳንድ ጥያቄዎችን system ላይ እየሞላሁኝ ነበረ። እችላለሁ መጠየቅ?
እሺ ይቻለሽ።
እም፣ እሺ My Burger ነው አይደል?
አ አ እም፣ እም፣ እሺ የት ነው የሚገኘው?
CMC ሴም- ሚካኤል እም፣ ናይል ማደያ ውስጥ
እም፣ እሺ እ፣ contact person እ፣ አንቺ ነሽ?
አ እ፣ ስም
ሉዋ
እሺ ሉዋም ሉዋማ
ኃይለ
እሺ እ፣ ስልክ ቁጥር በዚሁ አ የድርጅቱ ሌላ ነው፣ ግን በዚሁ ስለተባለ ነው ስልክ እስከሚገዛ ድረስ።
እሺ
እሺ
እ፣ መች መች ነው የምትሰሩት የስራ ቀን
ከእሑድ እስከ እሑድ
እሺ እ፣ ከስንት ሰዓት እስከ ስንት ሰዓት
ጠዋት አስራ ሁለት ተኩል እስከ ሶስት ሰዓት ማታ
አስራ ሁለት ተኩል እስከ ሶስት ሰዓት ሶስት ሰዓት ማታ እሺ ሎጎ አላችሁ እንደ ድርጅት
አ
እሺ እ፣ ፍቃድ የንግድ ፍቃድ ወይ TIN number ወይም መታወቂያ ማግኘት እችላለሁ?
እሺ እልክልሻለሁ።
ቴሌግራም አለው ይሄ ስልክ
አ ይሄ እዚህ ስልክ ላይ አለው።
መልእክት ልላክልሽ እና እሱ ላይ ላኪልኝ። እሺ እሺ እሺ፣ አመሰግናለሁ። መልካም ቀን።
እሺ እሺ እሺ እሺ